Ano? Sino?
Hello?
Sino? Sino?
ሰላም ጤና ይስጥ
እንትን አዝዤ ነበር በእናትሽን እና ዛሬ ይመጣል ብዬ ነበረ። ታይልኛለሽ?
ስልክ ቁጥር ይንገረኝና እሺ በደወልኩበት ዜሮ ዘጠኝ ሀያ ስድስት ሰባ ሶስት ሰላሳ ሰላሳ ሶስት አምስት ሶስት
እሺ ሂሩት በሚለው አዎ እስኪ ምንድን ነበር ያዘው?
ሽንኩርት፣ ድንች፣ ቀይ ስር
እስኪ ያው እና ደግሞ ጥ- ምንድነው ወጥ ሁሉ ታለ የ driver ቁጥር አዎ እስኪ በእናትሽ ያደርስልኛል አይደል?
ነው ዜሮ ዘጠና ሰባት
እሺ ቆይ አንዴ ልክ ዜሮ ዘጠኝ ሀያ ሰባት ሰባ ሁለት ዜሮ ስምንት ሰማንያ አምስት
እሺ ቴንኪዩ እሺ እናመሰግናለን።